hello ቡሽራ፣
አቤት ደግሞ ምልትሉኝ የሆነ እሺ፣ እሺ የዲቦኔርሱ ማለት ነው customer ኡ ድጋሜ ይምጣልኝ እያለ ነበር። ማድረግ ትችላለህ እንዴ?
ዲቦኔርስ
ይሄ ሰባ ስልሳ ሁለቱ ማለት ነው።
እሺ። ግን ምግቡ አለ
መልሰኸዋል አይደለ? እዛው ነው ያለው።
መልሼዋለሁ፣ ግን ለሌላ order ሳያወጡት የለም። ካላወጡት ያደርስለታለሁ።
እስቲ ወይ check አድርገህ ትደውልልኛለህ። እዛው ካልራቅክ ማለት ነው።
እሺ፣ እሺ።
ቆይ አንዴ ትንሽ እንዳ- እንዳትዘጋው እንዴ። እም። ያሽ የት ነው ያሽ? መጨረሻ ላይ ላክልኝ ይምጣልኝ ብሏል። አሁን customer ኡ ነው። በቃ እሺ፣ ታደርስለታለህ ቡሽራ።
እኮ ምግቡ ከሰሩት ወይ ከሌላ ከሰሩ ወይ ደግሞ ያን ካለው አደርስለታለሁ።
እሺ፣ በቃ እሺ፣ ቡሽራ ደውል።
check አድርጉና ተነግሩኛላችሁ ወይስ እ፣ አንተ እዛው ከሆንክ ለምን አትሄድም
እኔ እዚህ ጋር ነኝ። ገና ወደዛ ልሄድ ነው።
እኮ? እሺ
እሺ